hello ዘኔ ወይ እንዴት ነህ?
አለሁ እንዴት okay ነኝ። አማን ነው?
አለሁ እንዴት ሁሉ ሰላም ይመስገን። እንዴት ነው?
አለን አለን። ስማኝማ አንድ ጥያቄ ልጠይቅ ነበረ።
እሺ እ አረካ ዛሬ እየከፈትክ ነው እንዴ?
እረ አይደለም አረካ እየ- አካባቢ እየሰራ እኮ ነው።
አረካ አካባቢ አልከፈትክማ ሰሞኑን?
እረ ባለፈው ያኔ ካወራሁ በኋላ እኮ ጀመርኩ።
እህ ያኔ ካወራሁ በኋላ አ ጀምሬያለሁ።
okay። ግን አሁን shop ኡ ከ- ቢያንስ ከአምስት ጫማ እ፣ አምስት እርምጃ ተራምደ ነው ያለው?
እረ እንደዛማ አይደለ፣ ከዛ ይርቃል፣ አይገናኝም።
እኮ ግን ዛሬ ምናምን ሰሞኑን እየከፈትክ አይደለም እዛ?
እረ virtual እኮ ነው እንትን ወ- web ም የለውም
እ፣ virtual ብቻ ነው። ራቅ ይላል ትንሽ፣ አየርም የለም። ዝም ብዬ እያስለመድኩ ነው።
እ፣ ግን ከሱ shop ጋር አይገናኝማ።
እረ ሌላ አይገናኝም፣ ሌላ ሰው ነው ማለት ነው። በቃ እሺ። አንተ ከሆንክ አይገናኝም።
ብዬ ነው። ገና ኧረ- የሆነ እንደዚህ ተራምዳ አምስት እርምጃ ዘውር የከፈቱበት ልጁ ጋር ታውቃለህ?
አይ ያኔ አውርቼዋለሁ። ያኔ ቦታውንም ምኑን ልጁን አውርቼ ከዛ አዎ።
በኋላ ነው እኔ እንትን ያልኩት።
በቃ እሺ አባቴ እሺ።
እሺ ስማ ቡርክ፣ ወይ ምን የተዘጋ shop አለ እንደ አዲስ አበባ? ምንድን ነው
እ፣ የኛ አልተዘጋም፣ የሌሎች ግን ተዘግቷል።
በምን ኬስ?
ያው ንግድ ፍቃድ ምናምን ፋውለኛ ምናምን ስለሆኑ ነው። የኛ በቅዱ ያው ፍቃድ ነው።
ህጋዊ ያልሆነ ስለሆነ አዎ፣ እሺ የኛ ህጋዊ ስለሆነ የእነሱ ህጋዊ አይደለም።
እሺ፣ እጠይቃለሁ ያልኩ ነው የምልሽ።
እሺ ያው የእኛን ታውቀው የለ የኛ ድርጅታችን እኮ አሪፍ ነው፣ በጣም ደስ ይላል።
አ- አ- እሺ እሺ እሺ አባቴ እሺ።